ቢኖረኝ update ያደረጉት ይላል።
hello ገኒ፣ አቤት የት ደረሽ?
ገና ከቤት ልንወጣ ነው።
ጥሩ ነው። በቃ በዚህ ስልክ ደውይሽ።
እሺ እ፣ ምንድነው ወሰን ስትደርሺ በዚህ ደውይልኝ።
እሺ፣ ወ- እ፣ ዋሴ የት ነው የሚያደርሰን?
አላውቅም። አንቺ በቃ መገናኛ ነኝ እና እሺ አብረ እንትን ካለ ያደርሰና ካላደረስ ከመገናኛ ይዘን እንሄዳለን።
እመጣለሁ። ደረስ ብ- ነይ።
ብቻ ወሰን ስትደርሺ በዚህ ደውይልኝ።
እሺ እሺ ብቻ